Hello Hello፣ ሰላም ጤና ይስጥልን።
አብሮስ
ከቺፕቺፕ ነበር የምደውሉት።
እሺ ቺፕቺፕን ይጠቀማሉ አይደለ?
አዎ አዎ፣ እንዲስተካከል የሚፈልጉት ነገር አስተያየት ለመጠየቅ ነበር።
እም፣ ጥሩ ነው አገልግሎታችሁ አዎ።
እና ተመስገን
Okay። App ኡ ላይ የሚያስቸግሩት ነገር አለ እንዴ ሲጠቀሙ?
የለም
እንዲጨመር የሚፈልጉት product ካለ?
እም፣ እስካሁን ማለት እ፣ የፈለግነውን እያገኘን ነው አዎ። እም፣ የምትፈልጉት product ቆንጆ ነው የሚደርሳችሁ?
አዎ ጥራቱ አስተማማኝ ነው ደስ የሚለው እሱ ነው።
እሺ፣ ምንም አስተያየት የለውትም ማለት ነው።
አዎ፣ በበጎ ነው አስተያየቱ እሺ፣ እናመሰግናለን በጣም መልካም ቀን።
ያላችሁ እሺ።